ఇంకా మీరు సెండ్ ሄሎ ሄሎ እኔ ስጥልኝ ከብስ ቤት ነበር ምደውልልህ።
እሺ ኦኬ መቅደስ ነኝ። እሺ እንትን ነው አሳውቃልሃለች ቴሌግራም ላይ ልካል ነበረ አ አፕግሬድ እንዲደረግ ማለት ነው ዊዝድሮ ማድረግ እንድችል አሳውቃልሃለች። ትጠብቀኛለች። ለዛ ነው እሺ ትመልስልሃለች ቴሌግራም ላይ ሲደረግልክ።
okay ትንሽ ጠብቃት።
እንጠብቃለሽ አዎ ለዛ ደውለክ ስለነበረ ነው።
አዎ ደወልኩ እኮ ስትሆን አዎ እንትን ነው አሳውቃልክ ትጠብቀኝ ብልሃለች ቴሌግራም ላይ እና ትንሽ ጠብቅና ዛሬ ትመልስላለች። እሺ ሲመለስላት እሷ አይቆይም አይቆዩም ትንሽ
እሺ እሺ እሺ እናመሰግናለን። እ አልመጣም